hello
አቤት ሰላም ጤና ይስጥልኝ። ሄሌኒ
ጤና ይስጥልኝ። ይሄ ቁጥር የምንድን ነው? message ጋር ገብቶ ነው።
ይሄ ቴሌቪዥን አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው።
game ምንድን ነው? ይለቀቃል።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ያገኙታል game ኦቹን።
ግን ባለ እድለኛ ነው እንዴት ነው የሚሰጠው?
ሽልማቱ እንደ እድል ነው።
እንደ እድል ነው።
እድሎትን መሞከር ነው። እርስዎ በሚያገኙ ትኬቶች እድሎትን ሲሞክሩ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
አይ በቃ አሁን አስር ብር አስገቢልኝና